Hello.
ሰላም ጤና ይስጥልኝ።
ወይ ግን withdraw አድርጌ አልገባልኝም።
ምን አልከኝ?
ዊዝድራው አድርጌ እሺ
አልገባልኝም። እስኪ check አድርግልኝ።
ድሮ ነው።
አዎ
እሺ ስልክህን ንገረኝ።
ዜሮ ዘጠኝ አስራ አምስት እሺ
ስልሳ ስድስት አርባ ዘጠኝ ዘጠና ዘጠኝ
አስራ አምስት ስልሳ ስድስት አርባ ዘጠኝ ዘጠና ዘጠኝ አዎ።
አዎ ቅድምም ደውለህ ነበር አይደል አባ?
አዋ
እ አዎ ደውያለሁ። አይ ይቆያል እንደ process ላይ ነው እኮ አልኩህ ወንድሜ።
እሺ ሌላ ያልገባልኝ መቼ ነው የምገባው? አል- አላድርም አላ ይገባልሃል ይገባልሃል ዛሬ ኤ ኤ ኤ አይደለም እኮ ገባኝ እኮ deposit- ትንሽ ታገሰን ይገባል። እሺ እሺ